ሄሎ ጤና ይስጥልን።
ሄሎ፣ ሄሎ ጤና ይስጥልን።
አቤት ወደ Flintstone Homes ደውለውልን ነበረ።
እ ወደ Flintstone Homes ደውለውልን ነበረ።
ምን ምን እ
ወደ Flintstone Homes ደውለውልን ነበር ወደ 81 88
ኧረ እኔ ምንድን ነው የምትይው? አልገባኝም።
ወደ 81 88 ደውለውልን ነበር ወደ Flintstone Homes